Saludos, Mr. Biscuit.
ዲፖዚት አላርግቼ አልገባልኝም አሉ መቶ እስካሁን
ዲፖዚት አድርገህ
ሳንቲም ላይ
ስልክህን ንገረኝ። እሱ ዛሬ ነው ዘርጠኝ የቤስት ቤት ስልክ ቁጥር ዜሮ ዘጠኝ እሺ፣
አስራ አምስት እሺ፣
ዜሮ አንድ
እሺ
ዘጠና ሶስት
አሁን ነው ድጋሚ እምቢ መጀመሪያ እምቢ ብሎኝ በቃ ሌላ ድጋሚ ያደረጉ በሌላ እኮ ዛሬ ነው እንደዚህ የሆነብህ።
አዎ ዛሬ አሁን በቃ አንድ ሰዓት በፊት ነው። አንድ ሰዓት ነው አይደርስ ስንት ብር ነው?
ሁለት መቶ
ሁለት መቶ ብር በሳንቲም ፔ ለም- balance ነው ገብቷል ወደ ቤስት ቤት account።
አሁን አሁን እኔ ነው ያስገባው ሌላ ድጋሚ አ?
አሁን አሁን የገባ- የላከው መጀ- መጀ- መጀመሪያ ላይ የላ- ያለው ገብቶልሃል።
ከአ- መጀመሪያ ላይ እንዲህ ብሎኝ ከዛ በኋላ ያ- ድጋሚ ያደረኩ ሁለቱ አራት መቶ ነው የወጣ ከቴሌ ድጋሚ መቶ ብዬ ነው ያስገባው ሁለተኛ ነው ይገባል
አዎ ሁለት balance እንደሆነልህ አለ፣ አንድ ደግሞ አሁን?
failed ይሆናል። አምስት መቶ ብርም አስገብተሃል። አ?
አዎ ከአምስት መቶ በኋላ ነው ሁለት ጊዜ ያረከው።
አዎ ከአምስት መቶ በኋላ
አዎ አምስት መቶ በኋላ ሁለት መቶ ሁለት ጊዜ ነው ያደረኩት ከዛ አራት መቶ ቆረጠብህ።
አዎ አንድ- አንዱ ብቻ ነው ይገባል አንዱ balance ነው ገብቶልሃል። አንዱ failed ነው። failed ማለት እም።
አንዱ ቴሌ ብርህ ላይ ነው የቀረው። ወደ ቤስት ቤት አልገባልህም። እሺ ከቴሌ ብር ደግሞ ወጣ አልኩ
ወደ ቴሌ ብር ከቴሌ ብር አልወጣም። እዚህ ላይ የሚያሳየው አንዱ failed ነው፣ አንዱ ደግሞ እንትን ነው ድ- ዲፕ balance ሆኗል።
አይ አንዱ አንዱ እንደ የት- የት ሄዳ አሉ ታዲያ ሁሉ ነገር ቴሌ ብር ደግሞ የለም ይላል
በቴሌ ብር ነው ያደረከው deposit።
አዎ
አዎ፣ እዚህ ላይ የሚያሳየው እንደዛ ነው። እስቲ ሜቢ ቴሌ ብሮችን ጠይቃቸው ደውለሽ
እም።